ጤና ይስጥልኝ። በኢትዮጵያ ሮዳስ ነኝ ኮምንደርዶት እንዴት አረፈድሽ? የኔ ልጅ ሰላም ነው?
ጤና ይስጥልኝ።
እንዴት አረፈድሽ? ሰላም ነው?
ናሬ ለምናቸው አይሰማሽም? የኔ ልጅ ሰላም አልሽ?
እግዚአብሔር ይመስገን።
አለ ቅሬታ ነበረኝ። ቅሬታ ለማቅረብ ነበር። ሄሎ፣ ቅሬታ ለማቅረብ ነበር።
ብቻ ኢዲዮት ይነግሩኛል።
አዎ እሺ፣ ብጃ ያው ይችላሉ። ብቻ ኢዲዮት
ምን አልሽ?
ይንገሩ።
ቅሬታ ይኸውልሽ ድንገት እኔ ጉዳይ ሀያ ሁለት ሀያ ሁለት ነው የምሰራው። ሄሎ አዎ፣ እሺ።
ሄሎ።
ቅሬታውን ለመቀበል ቢጃ አይዲዮትን ያስፈልገኛል።
እንትን እየተሰማሽ ስልኬ ላይ ነው አይደለም?
ያለው። ላውጣው? ስልኬ ላይ ነው ያለው። አውጥቼ ልደውልሽ? ሄሎ እ፣ ቢጫ ወረቅ ቢጫ ወረቀቱ ላይ ያገኙት ነው።
አዎ ቢጫ ስልኬ ላይ ነው ያለው።
ወረቀት ቢጫ ላይ ወረቀት እ፣ ባንክ አይደለም፣ በስልኬ ቴክስት የተላከልኝ ኮድ አለኝ።
እ፣ አዎ፣ አዎ፣ እሱን አዎ፣ እሱን አውጥቼ ልደውልሽ?
እሱን አይተው ይንገሩ። አዎ፣ እሺ፣ አዎ፣ አዎ፣ እሺ፣ ደምኛል።
እሺ